Akkam jirtu hariiroo viizaanii ibsituu maal odeeffannoo laamaaruu barbaadan nuuf ibsaa. Akkam jirtu hariiroo viizaanii ibsituu maal odeeffannoo imalaa barbaadan nuuf ibsaa.
አይሰማም። ኧረ እስኪ ማይኩን እስኪ አሁን በይ ከእንደገና።
Awan sammuu አሁን ይሰማል በይ።
akkam jirtu hariiroo viizaanii milkiidha maal odeeffannoo imalaa barbaadan nuuf ibsaa.
እሺ ኦሮምኛሽ በጣም ፈጣን ነው። በአማርኛ እስኪ በይ።
ጤና ይስጥልን ሄሎ ቪዛ ሚልኪ ነኝ። አማርኛውን ግን ረስቼዋለሁ።
ተይ እንጂ ለሁለቱም ነው እኮ። ጤና ይስጥልኝ። ሄሎ ቪዛ ሚልኪ ነኝ። ምን አይነት የጉዞ መረጃ
እሺ፣
እባክዎ ብትይም ባትይም ችግር የለውም። ምን አይነት የጉዞ መረጃ ልንገሮት?
ምን አይነት የጉዞ መረጃ ልንገሩት?
አዎ ሌላውም ቅድም ያልሽው ተመሳሳይ ነው።
እሺ ልድገመው ወይስ ሙሉን ድገሚዋ ከመጀመሪያው ሙሉ
አማርኛ?
አማርኛው ሙሉን ድገሚው እሺ ጤና ይስጥልን ሄሎ ቪዛ ሚልኪ ነኝ። ምን አይነት የጉዞ መረጃ ልንገሩ?
እባክዎን ብትይ ጥሩ ነው። እባክዎ ምን አይነት የጉዞ መረጃ ልንገሮ?
እሺ ጤና ይስጥልን ሄሎ ቪዛ ሚልኪ ነኝ። እባክዎ ምን አይነት የጉዞ መረጃ ልንገሩ?
በጣም አሪፍ በቃ ኦሮምኛውንም አማርኛውንም እኮ መጨረሻ ላይ እንደዚህ ይባሉ።
ሄሎ ቪዛ ስለደወሉ እናመሰግናለን። መልካም ቀን።
እሺ መልካም ቀን። እሺ በኦሮምኛ
ሄሎ ቪዛ waan bilbiltaniif galatoomaa guyyaa gaarii
guyyaa gaarii። እሺ ቻው። እሺ።